ጤና ይስጥልን ደስቴ።
ሰላም ቅድም ደውዬ ነበረ እና message ላክ ብለሽኝ ነበር ላክኝ።
ይህም message deposit ኡን
ኧረ ወደ account ቀይረን እኮ ብሩ እስካሁን አልገባልንም ነበረ።
ከየት ነው? ከንግድ ባንክ ነው አይደለ?
አዎ ከንግድ ባንክ ወደ ቤስት ቤት ነው ያስገባችሁ አዎ፣ deposit።
አዎ፣ አዎ።
እሺ ልካል አይደል? ቴሌግራም ላይ ቴሌግራም ላይ ልካለ message ስም- ስም ሁሉ ነግሬሽ ነበር።
እሺ ያ ብዙ ነን እዚህ ያለ ነው እና ይኸውልህ አምስት መቶ ሰው አካባቢ ነው እየላክልን ያለ ነው። በቃ አዎ።
እንትኑን ከላክልን እናሳውቃለን። እሺ ትንሽ ታገሰን።
እሺ።
message ን ኧረ ከላክ በቃ ችግር የለውም።
ችግር የለውም። እሺ መልካም ልክ አመስግናለሁ።